ሄሎ
ሄሎ ሰላም ነው?
እንዴት ነህ?
እስቲ order number በለኝ ወይ ስልሳ ሁለት ስልሳ አራት
ስልሳ ሁለት ስልሳ አራት ምን ነበረ?
ስልሳ አራት ገርጂ ሆኜ የኦሎምፒያ ቻኖኒ ያስኩኝ እንዴት ይሻላል?
Okay ሌላ order ይዘሃል?
ሌላ order አላስኩም።
እሺ ቆይ አዲስ ባስ ልጠይቅልህ። ማን ነው ስምህ?
ፍቃዱ ብርሃን።
እሺ እሺ ፍቃዱ እሺ ቆይ አትዝጋው እሺ። ገርጂ ነው ያለኸው አንተ?
እኔ ገርጂ ነው ያለሁት። አዎ የገርጂ driver ነኝ። ገርጂ ነው ያለሁት።
እሺ ሄሎ ፍቃዱ ወይ ወጥቶልሃል? እሺ አመሰግናለሁ። እሺ እሺ አባዬ እሺ እሺ